ሰላም ጤና ይስጥልን ቤተሰቤት አዎ ሰላም ነው።
አለን ምን ልርዳ?
ቴሌ ብር ምን ከእንትን ወጣ እንዴ? ከቴሌ ብር deposit ለማድረግ ፈልገን
ምን ላይ ነው?
ከቴሌ ብር ወደ አካውንቴ ሳንቲም ፔ ላይ ነው?
አለኝ ሳን- በሳንቲም ፔይም የለም ቴሌ ብር የለም ቴሌ ቻፓ ብር ላይ check አደረከው?
አዎ ሁለቱም ላይ check አድርጌ በፊት
ከሁለቱም ቴሌ ብር የለ- ቻፓ ላይ የሚለው አዎ ቴሌ ብር ነበር የምጠቀመው። አሁን deposit እምቢ አለኝ።
hello ወይ ቻፓ ላይ አለ check አድርገው እስቲ።
ነው ቻፓ ላይ check ነው። እሺ check አድርጌ ልታ አዎ፣ ቻፓ ላይ check
እሺ እሺ